አይኖቿ ሽቃ ያለ ግርግር ሰውማ ላያ ልቤን ስሰብር አልባረዳት ሽቃ በጥርስ ባይኖቿ ሽቃ ያለ ግርግር ሰውማ ላያ ልቤን ስሰብር አልባረዳት በማምስግር በእጇ የምትነካው ሜኗ ሞኝ ነው ባይኗ ልቤን ጎንተር ጎንተር ነው በእጇ የምትነካው ሜኗ ሞኝ ነው ባይኗ ልቤን ጎንተር ጎንተር ነው ሀይቃል አታውቅ ክፋት የለባት በጥርስ ማጥቃቱ ማናውቅባት ሀይቃል አታውቅ ክፋት የለባት በጥርስ ማጥቃቱ ማናወቅባት ተብረከረከ ሰውነቴ ለሸጋው ነው ምዋንጀቴ አትንሳኝ አንድ መላ እንኳን አንጀቴን ብትላ ሽቃ በጥርስ ባይኖቿ ሽቃ ያለ ግርግር ሰውማ ላያት ልቤን ስሰብር አልባረዳት ማን ምስክር ሽቃ በጥርስ ባይኖቿ ሽቃ ያለ ግርግር ሰውማ ላያት ልቤን ስሰብር አልባረዳት ማን ምስክር በምን አንጀቷ አንጀት ልትበላ ሽንቷ በራሱ ጭብጥ አይሞላ በምን አንጀቷ አንጀት ልትበላ ሽንቷ በራሱ ጭብጥ አይሞላ እረጌንን የሰውነቴን መይታዛብ ያየው በሷ መግዛቴ እረጌንን የሰውነቴን መይታዛብ ያየው በሷ መግዛቴ አይኔ ካይኗ ላይ ቢጋባብኝ ልቤ ወደ ሷ መራብኝ እንደ ክፉ ቀን የእህል ችግር ያንገበግባል የሷ ፍቅር ሽቃ በጥርስ ባይኖቿ ሽቃ ያለ ግርግር ሰውማ ላያት ልቤን ስሰብ አልባረዳት በማምስግር ሽቃ በጥርስ ባይኖቿ ሽቃ ያለ ግርግር ሰውማ ላያት ልቤን ስሰብር አልባረዳት በማምስግር ከንፈሯን ጆሪ የለሰለሰው ጥርሷ ወተት ነው ብሎ ቢለኝ ሰው ከንፈሯን ጆሪ የለሰለሰው ጥርሷ ወተት ነው ብሎ ቢለኝ ሰው ገና አላጣጣምኩ ገና አልቀመስኩኝ ምነው በይታይ ተሳገርኩኝ ገና አላጣጣምኩ ገና አልቀመስኩኝ ምነው በይታ የተሳገርኩኝ ተብረከረከ ሰውነቴ ለሸጋው ነው አንጀቴ አትንሳ እንጂ አንድ መላ እንኳን አንጀቴ ልትበላ ተብረከረከ ሰውነቴ ለሸጋው ነው አንጀቴ አትንሳ እንጂ